አዎ hello እ አትሄጂም ወይ?
አዎ እንዴ ቅድም ነግረሽ የለ እንዴ?
ለምን ምን ነገርሽኝ?
አልመጣም ብዬ አድራለሁ።
ኧረ አይደረግም ለምን አይ አልበልም?
አልመጣም አልመጣም ትንሽ አሁን አልመጣም ትንሽ ቆይቼ እንመጣ እ?
ጸጉሬን የተሰራውን ትንሽ ቆይቼ እንመጣ ጸጉሬን የተሰራውን የራስሽ ጉዳይ ገደል ግቢ። ምን አጨናነቀኝ እኔ ገደል ግቢ። ምን አጨናነቀኝ?
ለምን አትቆይም ታዲያ?
ኧረ ምን እባክሽ።
ያል ከኔ ጋር ምን ፍላጎት ካለሽ?
እ፣ እ፣ ፍላጎት ቆይ።
ካለኝ አይደለም አዎ ተው በይ።
ተይ ቆይ ትንሽ ተው
እሺ